ጤና ይስጥልኝ። hello ቪዛ ኩል እኔ ባኮት ምን አይነት ጉዞ መረጃ ልስጦ?
ወደ ፈረንሳይ ለመሄድ ነበር።
እሺ ደንበኛችን በምን ነበር መሄድ የፈለጉት ወደ ፈረንሳይ?
በ- በቱሪስት በቱሪስት?
አዎ እሺ በራሶት አይደል የሚሄዱት? ሙሉ ወጪውን ሸፍነው።
አዎ እ፣ ፓስፖርት አሎት?
እም፣
እ፣ እንደዛ ከሆነ እም፣ website አላቸው የሚያደርጉበትን የቪዛ website እም።
እሱን ነግሮትና በሱ የቪዛ ፎርሙ መጨረስ ይችላሉ። ኦንላይን ላይ በራሶት ማለት ነው።
እሺ
አንዴ ያዙ ደንበኛችን። ሌላ ይላ okay፣ ወረቀት ይዟል ደንበኛችን
አሁን ያስጎቀሽ እስከምትፈልግ
እሺ ንገሪኝ እሺ። France እ France ፍራንስ እሺ አዎ፣ hyphen
አይ hyphen mi- minus የምትመስሏ አዎ minus አዎ።
የምትመስለው ነው አዎ።
እሺ ቪዛዝ
ቪ- እ እ ቪዛዝ ቪዛዝ አዎ ቪዛ ሆኖ visas።
ያለው መጨረሻ